ጤና ይስጥልኝ። አሪፍ ፔይ ነኝ። መኮም ልርዳው።
ጤና ይስጥልኝ።
እግዚአብሔር ይመስገን። ምን ልርዳዎች?
እ፣ ባለፈውም አመልክቼ ነበር። ከሁሉ ስፖርት cash out በእናንተ አድርጌ ነበር።
እሺ፣ successful ብሎኛል፣
እሺ።
ግን ወደ ቴሌ እንትን ያላስገባም።
አልገባለች።
አዎ፣ እንትኑ screenshot አድርገህ ላክልን ብለሽ ልክ ልከኝ ነበር።
እሺ፣ ደሚያችን በዚህ ስልክ ቁጥር ነበር ያስመዘገቡት።
አዎ፣ በዚህ ዜሮ ዘጠኝ አስራ ስድስት ስልሳ ሁለት ስልሳ ስምንት ስልሳ ስምንት እሺ፣ ሌሎት አንድ ጊዜ መስመር ላይ ጠብቁኝ።
እሺ
ስሞቱ ማለበል ለማያቸው ኢዩኤል አብተማሪያም እሺ፣ እያየሁሎች ነው። እሺ ደመያችን ተላልፎሎታል። በእኛ በኩል ለሚመለከተው ክፍል አስተላልፈንሎታል። ምናልባት ከእርሶ በፊት የተመዘገቡ ብዙ ደንበኞች ስለነበሩ በየተራ እያስተናገድን ስለሆነ ነው።
ነው።
አዎ እሺ፣ እሺ።
ደውለን በዚህ እናሳውቆታለን። እኛ አዎ እሺ፣ እሺ፣ እናሳውቆታለን ሲስተካከል።
እሺ።
እሺ ሌላ ምረዳውስ ነገር አለ?
ሌላ እስካሁን አሪፍ ነው በጣም ሁሉም ነገር ፈጣን ናችሁ ምናምን እናመሰግናለን።
እሺ እናመሰግናለን። ደመያችን ስለ ደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ አስቀምጡ። መልካም ቀን።
እሺ